Hello hello Hello ማ ከቤት ቤት ነው የምደውልልሽ።
እሺ
ከ shop ነው ልጆች በስልካቸው voucher አድርገው ማለት ነው።
እሺ
ኮዱ አልወጣም።
ስልካቸው ላይ አላገኙትም።
አዎ ቲንግ ብሎ እሺ step ኡን ልንገራቸውና የ- ያወጡት።
Step ኡን ትነግራቸዋለች፣ ታወጣለች።
ሄሎ እ፣ ስልካችሁ ላይ አካውንት ሂስትሪ የሚል አለ።
ኮንትሪ እሺ፣ ከዛ እዛ ላይ ቮቸር ሂስትሪ የሚል ታገኛላችሁ።
ፎልጀር ስትሪ ያየ ነው እሱ።
አ፣ ከዛ ቮቸር ሂስትሪ ላይ ትገቡና ቀኑን አስገብታችሁ
አ፣ ቀኑ ራሱ አየን።
የመቼ ነው?
እም፣ ቀኑ
የዛሬ ነው።
እ፣ አንዱ የዛሬ ነው፣ አንድ ደግሞ እንትን ነች። ሶስት ሁለት- እም፣ ሁለት ነው።
እሺ ለሁለቱም በየቀኑ በቀኑ አስገቡና አ፣
ቀኑ አስገብታችሁ search ስታደርጉት ታገኙታላችሁ። Voucher code የምትል ከዛ Okay።
የእሱን voucher code ይዛችሁ ሰጧታላችሁ አ- ለእሷ።
እሺ ቆይ ቆይ እም፣